ሄሎ
ጤና ይስጥልኝ። ስንታዬ ነው?
ሄሎ፣ ጤና ይስጥልኝ። ከሁልስቶን ነው።
ይቅርታ ድምፅሽ ርቋል ናት ይሰማኛል።
ሄሎ ሄሎ
ሄሎ፣ ይሰማል?
ወይ አሁን ይሰማል ወይ?
እሺ፣ ጤና ይስጥልኝ። ከሁልስቶን ነው።
አዎ ኮልስቶን ነው።
እሺ፣ ከ ArifPay ነው ምደውልሽ ማለት ምደውሎት ማለት ይባላል ነው።
እሺ ሰሞኑን እ፣ ትናንትናና ዛሬ transaction ስላልነበረ ያለ መጠየቅ ነው። የተፈጠረ ችግር አለ?
አይ የተፈጠረ ችግር የለም፣ ግን የሆነ ሰዓት እምቢ ይላቸዋል። ይሽከረከር ይሽከረከርና ደረሰኝ አይቆርጥም።
Okay። ረጅም ሰዓት process እያደረገ አዎ ከዛ ምን ነበር የሚለው የሆነ failed ነው የሚል የሆነ ብቻ የሆነ ምልክት የሆነ ረስቸዋለሁ ብቻ ምን እንደሚል ብቻ የሆነ ነገር ይልና ይጠፋል። ከዛ እንደገና በሌላ POS እንሰራለን።
Okay። ዛሬም ጭምር ነው እንደዚህ የሆነ ያለው?
ዛሬ አል- ዛሬ አልሞከረችበትም። ዛሬ አልተሞከረም። ትናንትናና ከ- በቀደምም እ፣ ትንሽዬ እንስራበት እንጂ ግን እያስቸገረ ነበር እውነት ለመናገር እ፣ ምናልባት POS ላይ ካርድ ካለ እሱን ከተው የሚያሳዩትን በፎቶ ሊልኩልን ይችላሉ። Error እሺ።
Message ኡ
እሺ ይሄ አንቺ- በዚህ ስልክ ነው አ፣ እ፣ የሚልኩበትን ስልክ ቁጥሩ ልስጦት ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ዘጠና አስራ ሁለት ሶስት እሺ ዜሮ አንድ ሀምሳ እሺ።
አምስት
እሺ እሺ አሁን ልክልሻለሁ እሺ እናመሰግናለን። ሌ- ሌላ ጊዜ እንደዚህ አይነት ችግር ሲያጋጥሙት ከ ArifPay ጋር የሚያያዝ ዘጠና ሶስት ዘጠና አምስት ላይ ደውሎ እርዳታ ማግኘት ይቻላል።
ዘጠና ሶስት ዘጠና አምስት አ፣ እሺ ይቅርታ ደግሞ እ፣ የሆነ update የተደረገውን POS አምጥታችሁልን ነበረ የሆነ ሰዓት ላይ እሺ CBE አሞሌ ምናምን መ- መጠቀም ቴሌብር ምናምን ያለው ማለት ነው አ፣ እና ብዙ customer ይጠይቃል። አሁን እሱ ነገር ለምንድን ነበር የወሰዳችሁት ከኛ?
Okay በ wallet እ፣ አልሰራ እያለ
አይ መጥቶ ነበር POS ኡ ተሰጥቶን እየተጠቀምንበት እያለ በመሀል የእናንተ ሰዎች መጥተው ወሰዱት። ለምን- እም፣ ድጋሜ እዚህኛው ላይ update እናደርገዋለን ይሄኛውን እራሱን ብለው ነበረ።
አሁን እጃችሁ ላይ ያለው update ያለው ነው ነው ማለት ነው።
ያን ነው የበፊቱ old POS ኡ ነው ያለው። አዎ እሺ እሱንም inform እናደርግና ለሚመለከታችሁ ክፍሎች እንዲስተካከል እናደርጋለን። ይ- አዎ።
ይሄኛውን screenshot ኡን ላኩልኝ ወይም ፎቶ።
እሺ እሺ እሺ እናመሰግናለን። መልካም ቀን።
እሺ እሺ